ማነው ስሙ? ቆይ ስልክማ ይዣለሁ። አዎ እደውልልሃለሁ በይው። እደውልልሃለሁ በይው። hello hello ያሬድ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን። እንዴት ነሽ?
አለን አለን ያሬድ። ይህችኛዋን ይሄኛው ያኛውን extract አድርጎት ነበር እና ይችኛውን ፋይል ሌላ ቦታ extract አድርጋት። ይቼ ቪ VS የመኪናውን ማለት ነው።
አ- እሷ እምቢ አለች።
እምቢ አለች። አዎ እ- አሁን extract እንደዚህ ላደረገው ስል ያየው እንደዚህ አይነት error ያመጣል።
corrupt ምናምን ትላለች።
corrupted ነው ይላል። እዝ- ይችኛውን በ flash ጫናትና ሌላ PC ላይ ወስደህ extract አድርገህ መልሰህ እዚህ ገልብጠው። ከዛ እንቀጥልበታለን ማለት ነው።
እሺ፣ አሁን እሱን ብቻውን የሚስተካከሉ የለም። አሁን ላይ አዎ፣ አብረው ነው አዎ። አይ አብሮ ነው አብሮ ቢስተካከል ይሻላል። የመኪና ነው አይደል የምትፈልገው? መኪናና ምንድን ነው የፈለግከው?
ካይራ ማን ነው? ኬን ነው።
ኬን ነው። ስለዚህ አይ አንድ ላይ ባስተካከል ይሻላል። ችግር የለውም። ጨርሰውና እሺ፣ እሺ ሌላ እሺ። አዎ፣ ላምጣት እዚህ ፋይሏ በቃ ማለት ነው።
አዎ አዎ። ስጨርስ ንገረኝ።
እሺ፣ አረጋታለሁ። ከሰዓት ትገባላችሁ እንዴ ስራ?
አለን ሙሉ ቀን አለን።
እሺ ካላችሁ እሺ፣ እንዳላስቸግር ብዬ ነው። ምናልባት አይ ሰዎች ስለሆነ ችግር የለም ያሬድ፣ ችግር የለም። እስከ ሙሉ ቀን አለን።
እሺ፣ እጽፍላችኋለሁ።
እሺ እሺ ሰላም ዋሉ።
እሺ እሺ ያሬድ፣ እሺ ሰላም ዋል።
እሺ የነ ታሸሪዎቹ ምናምን ቪዲዮ ልክ እንዳለ